Hello ጤና ይስጥልኝ ሲሆን Hello Hello፣ አቤት እንዴት ነሽ?
ሰላም አለ እንዴት?
አንቺን ባልደረባ አነጋግሬ ነበር ቅድም ደውዬ።
እሺ ወደ ስድስት ሰዓት ላይ ደውለን እናስታውስህና መኪና እንልክልሃለን ብሎኝ ነበር። ቦሌ ያሉትን የእናንተን site ማየት ፈልጌ ነበር።
እሺ፣ ታዲያ አሁን ይመቾታል?
አዎ፣ አሁን ከላክሽው አሁን ከመጣ ግን እኔ ሌላ ቀጠሮ ሊይዝበት ነው። ሰዓቱን ዝም ሲለኝ ጊዜ አ አልደወለሎትም እንዴ?
ኧረ ተኛብኝ እንጂ ተኛ፣ በደረቱ ነው የተኛ።
ይቅርታ። እሺ፣ ግን ፖስት አድርገነው ነበር ስልኮትን ቢኝ ብሎት መሰለኝ።
ኧረ እኔ እንጂ ስልክ ደው- ኦኬ አ ስልኬ በእርግጥ ኦሮሚያ ገብቼ ነበረ። እዛ እንግዲህ እንትን አድርጌው ነው ኤግዛክትሊ ኤርፕሌን ሞድ ነበር።
አ ልክ ነው ሞስት እንጂ ፕሮባብሊ እሱ ሊሆን ይችላል። ኧረ ሞክረዋል። ስለዚህ ይቅርታ ይባልልኝ። አንቺ አታድርሽ ወደ እሱ።
እሺ፣ ችግር የለም። እሺ፣ ግን አሁን ይደውሎታል።
እሺ ምንድን ነው ስልካቸው ይታወቃል?
አ 19 ቤት ነው ይደውሎታል። አሁን እነግረዋለሁ።
Okay፣ እሺ አሁን አሁን እሺ እሺ